ጤና ይስጥልኝ ዶንኪዩ። ሄሎ
ሄሎ
አቤት ሰላም ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው፣ ቀጥታ ስርጭት ላይ ነን።
አዎ፣ ደስ ይላል። እየሰማሁ ነው ላይቭ ላይ።
እሺ እናመሰግናለን። እጹብ ድንቅል መጠቆም ፈልገው ነው።
አይ አይደለም፣ እዚህ ላይቭ ላይ ነው። ደውሉ ስላለ ነው።
እሺ ምን ነበር አስቦት?
አይ ዝም ብዬ እንትን ለማለት ነበር። ለነገሩ ሰዓትን busy ናቸው መሰል
እሺ አድናቆት እሺ ስለመሰለኝ።
ላይቭ ላይ ሽልማት እሺ፣ እናመሰግናለን። እ፣ ላይቭ ላይ ይከታተሉ ሽልማት ማለት ሰምሾ ላይ ቆዩ።
እሺ እሺ።
እሺ መልካም ምሽት ይሁንልዎት። እናመሰግናለን።
እም።